ሄሎ
ሄሎ፣
አቤት።
ጤና ይስጥልኝ።
ኖሮ ይስጥልን ከድራግ ጋር ነበር የምደውለው።
እ?
ከድራግ ጋር ነበር የምደውለው። አባይ ቴሌቪዥን
እሺ፣ አጋር ለመሆን ተመዝግበ ነበር።
በዚህ ስልክ አዎ፣
አይ እስኪ አላወኩም እና እስኪ ቆይ እሺ፣
ባለ ስልኳ ባለ ስልኩ የለም እሺ፣ እሺ።